ጤና ይስጥልኝ ቤተሰብ የምልህ
ሰላም ነሽ ቲውተር ሰላም እንዴት ነህ?
የኔ account ብር ሁለት ሺህ አወጣለሁ ባንክ ላከ
አልገባም
አልገባ ገና በዚህ ስልክ ነው
ይህ ይሄ ነው የበፊት ቤት ስልክህ አ እሺ ጠብቀኝ እሺ check ላድርግልህ
ኮካ
ሄሎ ይገባልሃል እሺ ፕሮሰስ ላይ ስለሆነ ነው እኔ ለቻፓ ሳውቅልሃለሁ አሁን ይገባልሃል
አካውንት ትመልሳለህ ወይን አይ ወደ አካውንት መመለስ አይችልም ወደ ንግድ ባንክ ነው የሚገባው ትንሽ ጠብቀው ይገባልሃል
ንግድ ባንክ ሄሎ iyo iyo sii sare
አቤት
banki qudura naagar
እ? እ?
bank milaako banki qudura naagar
አንድ ሺ አስራ ሰባት አንድ ሺህ አስራ ሰባት ዘጠና ሰባት ዘጠና ሰባት ሰላሳ አንድ ሰላሳ አንድ ዜሮ ዘጠኝ ሰባት
አይ እሺ ልክ ነው አይደል አ ልክ ነው በቃ ይገባልሃል እሺ ትንሽ ጠብቀው እሺ እሺ መልካም ምሽት አይ